ሄሎ ጤና ይስጥልኝ።
ሄሎ አቤት።
አሁን ሊደውሉ
እሺ እሺ ይመጣሉ እ ምን አሉኝ?
ምናላቸው ወይስ በእኛ ነው የምናጠው?
ምን አላችሁ ወይ? ይቅርታ ስልኩን ምትወስዱት ወይስ እንዴት ይቆራረጣል።
ነው?
አይደለም ከየት ነው የደወሉት ግን?
ሚኒክ እ
ከቀደም ሄደ አሁን የደወልኩት ልጅ ነኝ።
አዎ እኮ እያናግ ሌላ ሰው ይደውሉልዎታል። አሁን እያ- እያስተላለፉ ነው።
Okay፣ ስለዚህ መጥተው ይወስዱናል።
መተው ይወስዷቸዋል። አዎ እሺ ግን አ- አንተን ማሽን ያለው ከሆነ የሚፈልጉት ዋጋ የእንትኑ የአምቡላንሱን ይጨምራል። ሌላ ሰው ያናግረዎታል።
ችግር የለውም። እሺ እሺ እሺ